ሄሎ እሺ አቤት።
አሁን ያያችሁት ነው አይደለ? screen ኑ እ?
screen ኑ ያያችሁት ነው አይደለ?
አዎ እናንተ የምትቀያየሩትን ነው።
አዎ new password እና confirm እ።
password ያው ሁለቱ new password የሚል አለ እዚህ ጋር አዎ ከዛ ደግሞ confirm password የሚል አለ አይደለ?
አዎ እዚህ ጋር አዲስ password ታስገቢና እ ከዛ በኋላ confirm password የሚለው ላይ ደግሞ እ- እዚህ ላይ ያስገባሽው እዚህ ላይ እ።
ትጠቅሚያለሽ።
በቃ ከዛ ዝም ብዬ ላይ ከአንድ ኢንተር እሺ አቡ።
የፈለኩን ቁጥር ከዛ በኋላ ለዚህ ስትል ድጋሚ በዛ ስት ቁጥር ነው በዛ ኮ- ፓስወርድ ነው የምትገባው። እሺ ላይኛው ላይ ከረንት የሚለው ላይ አይደለም እ።
አሁን ያስገባው እዚህ ጋር የምታስገባው ፓስወርድ አለ አይደል? እዚህ ጋር እና እዚህ አዎ።
ጋር የምታስገባው ስለዚህ ፓስወርድ ያይኔ አዎ በቃ ከዛ በኋላ ለዚህ ስትካወጂ በዚህኛው ፓስወርድ አንድ ነው እስከ ዘጠኝ ያለው ነው። እሺ ከአንድ እስከ ዘጠኝ አግኝና አስረኛው ዜሮ ነው። ከዘጠኝ ይዤና አስረኛው ዜሮ እሺ፣ ከዛ የእስረኛውም ላይ እኩል ነው።